Hello ጤና ይስጥልኝ። የሞኩትን ልንወስደው
Hello አቤት። ጤና ይስጥልኝ።
ምን አለ? Hello አ- አቤት ይሰማኛል። እባክዎትን መልሰው።
እ፣ እ፣ ጥሪው አገልግሎቱን ለመጠቀም ፈልጌ ነው።
እሺ፣ የትኛውን አገልግሎት ነው የፈለጉት?
የቴሌዊን አገልግሎት እሺ፣ ኮከብ ዘጠኝ ሰማንያ አምስት ላይ ይሰራል ብለው ሲልኩ አንድ ቁጥር ለመመዝገብ አለ፣ እሺ፣ ሶስት ቁጥር ላይ ደግሞ ለመጫወት የሚል አለ። ልክ ለመጫወትም ሲነቁ ሁለት አማራጭ ያመጣሉታል። እድሎትን ይሞክሩና ጥያቄና መልስ እሺ።
ባለው ትኬት እድሎትን መሞከር ይችላሉ። ጥያቄና መልስን ተወዳድረው ሌላ ተጨማሪ ስድስት ትኬት አግኝተው ሌላ ተጨማሪ እድል
እሺ አሁን